ሀሎ ጤና ይስጥልኝ ቴሲ ጥሪማከ
ስልክ ለምን አታነሱም? ትናንትና ጀምሮ ደውላለሁ። ደሴ አምስት ሰው ፈልጌ ነበረ ኮምቦልቻ ለመቼ
ለነገ ፈልጌ ነው። ለምን ስልክ ግን አታነሱም?
ትናንት ያው መ- በዓል ስለነበር
ኧረ ስልክ አንሱ፣ አ?
ስልክ አንሱ። ለምንድን ነው ስልክ እሺ እሺ እናነሳለን ይቀጥላል ስልክ
እሺ፣ ደግሜ እሱ ይዟል ያው የተጓዦቹን ያም- ቆይ እልልሃለሁ፣ ቆይ ደግሜ እደውልልሃለሁ።
እሺ እሺ